ጤና ይስጥልኝ። የቴስ የበራ መረጃ ማዕከል ባኮት የምንርዳውት ጤና ይስጥልኝ። እኔ ሽባ መያዝ ምን ያህል እንደሚያስገድ ለማወቅ ፈልጌ ነበረ።
ምናምን
ሽባ ማይሌ እንትን ማወቅ ፈልጌ ነበረ። የሽባ ማይሌ እሺ፣ ይቻላል።
እሺ፣ ምን ያህል ማይል እንደሚያስገድ ትነግረኛለህ?
አዎ፣ እሺ። እንትኖትን ይገ- ቁጥሮትን ይንገሩኝ። ዘመን ቁጥሮት ሶስት ዜሮ
አንድ ጊዜ ደግሙልኛል።
እሺ ሶስት ዜሮ
ሶስት ዜሮ
ሰማንያ አንድ ሰማንያ አንድ ሰባ አንድ
ሰባ አንድ
ሰላሳ ሁለት አምሳ አንድ ሰላሳ ሁለት ሀምሳ አንድ አዎ
እሺ በ- እሺ አንድ ደቂቃ ይስጡኝ።
እ
እሺ አንድ ደቂቃ ይስጡኝ። check እናድርግሎት።
እሺ ይቻላል ይቻላል
እ፣ check አድርገን ከደቂቃዎች በኋላ እንደውሉት።
ይቻላል። እሺ ደስ ይለኛል። የት እንደሚያስኬደኝም ምናምን በዛው እሺ እሺ።
እሺ